ሄሎ
ሄሎ አቤት። እ ሄሎ እኮ ነው order ይዘህ ነበር አልኩ እኮ።
አ
እሺ እንዴት ታገናኘኛለህ? ደቂቃውን ጠይቀው ስንት ደቂቃ እንደሚፈጅ ልንገርሽ ደቂቃውን።
እ ማለት ነው ለማዘዝ ስንት ደቂቃ ሊፈጅ ይችላል? ከዚህ በኋላ እስኪ እስኪ ቆይ አሁን ራንግ ይዤ ነበረ ራንግ ጨርሼ እየሄድኩ ነው።
እሺ ቆይ okay። ስለዚህ እኔ ልደውልላቸው አጠገባቸው አዎ።
አይደለህም?
አዎ አጠገባቸው አይደለም። ደውለሽ ንገሪኝ።
እሺ እሺ እሺ እሺ እሺ